ሰላም ጤና ይስጥልኝ። እንግዲህ እንዴት ነሽ?
እግዚአብሔር ይመስገን።
ቢሮ መጥቼ የላችሁ
የት
እዚህ ድንቅት የት ነው ቢሮአችን?
ደበል አበር ስንጻ
አለን ደንበር ፊ- ደንበር ፊት ለፊት አበሩ ስንት አራት መቶ ሰባት አራት ዜሮ ሰባት
ክፍል ዝግ ነው። አንኳኩቼ ነበርኩ።
አራት ዜሮ ሰባት አዎ ክፈችው፣ ዝግ ነው።
እሺ አንዴ ጠብቀኝ። እሺ መጣ።
እሺ